ጤና ይስጥልኝ። እንዴት አደራችሁ? አብረ ይስጥልን። አንድ የሆነ ቅሬታ አቅርበን ነበረ። ማሽን እንዲት እንዲቀየርልን እና ቤት እድሳት እንዲደረግልን ሪፖርት አድርገን ነበረ። በተደጋጋሚም እየደወለ ነበረ። እስካሁን ድረስ የተሰጠ ምንም አይነት ምላሽ የለም።
አሁን በዚህ ነበር ያስመዘገቡት?
አዎ፣ በተደጋጋሚ በጣም ብዙ ጊዜ
ያስመዘገቡበት ቁጥር ይነግሩኛል። አንድ ነው
የደብዳቤ ደብዳቤ ቁጥር አስራ ሁለት ሀምሳ
አስራ ሁለት ሀምሳ
ID number ም አለን።
ያስመዘገቡበትን ስልክ ቁጥር
ስልክ ቁጥር ዜሮ ዘጠኝ አስራ ሁለት አስራ ዘጠኝ ዘጠና ዘጠኝ ሰማንያ ሰባት ዘጠና ዘጠኝ ሰማንያ አቤት ሄሎ
እየተሰማት ነው ደንበኛ
አዎ አይነ ስውራን እንግዲህ የሻለ ኃይል መስ ጦር ኃይሎች አይነ ስውራን እንግዲህ የሻለ ኃይል መስ ሄሎ ሄሎ
እየተሰማት ነው ደንበኛችን።
እሺ እሺ
መስመር ላይ ያሉ አቤት አቤት
ያስመዘገቡት በእቃ
እ ድምፅ ይቆራረጣል።
እየተሰማት አይደለም።
አ፣ አሁን ይሰማኛል።
ለእቃ አቅርቦት ነበር ያስመዘገቡት።
እ፣ የደብዳቤ ቁጥር ነው ID number ኡን
ምን አለኝ የደብዳቤ ቁጥር ነው አይዲ ነንበሩን
ምን አለኝ ይቅርታ ደንበኛችን
የደብዳቤ ቁጥር ሁሉም የደብዳቤ ቁጥር አስራ ሁለት ሀምሳ
የደብዳቤ ቁጥር
አይዲ ነንበር ደግሞ ሰላሳ ሰባት አስራ ስድስት ዜሮ ዘጠኝ ዘጠኝ